ጤና ይስጥልን ባባ ጤና ይስጥልን
Hello
ጤና ይስጥልን አሊ ባባ
አሊባባ አዎ መኪና ፒካፕ አለ እንደ እናንተ ጋር double ጋቢና
አዎ አለን hello
በስንት ሞዴል
ሁለት ሺህ አስር እና አስራ አራት አለ
በሁለት ሺህ አስሩ ስንት ነው ዋጋው
አርባ አምስት በባንክ ከሆነ
Cash ስ
አርባ አራት
እ አርባ አርባ አራት
አዎ cash ማነው ባንክ ስንት ይያዛል
ይወጣልዎታል ግማሽ ነው
አንድ ነጥብ አምስት ይወጣልዎታል አሀ እሺ የት ነው እዚሁ ነው አይደል አዲስ አበባ አዎ አዲስ አበባ ነን
እደውላለሁ እሺ